ሄሎ ሰላም ጤና ይስጥልኝ።
አስፈለም ናት።
ከቢጃ ኢትዮጵያ ነበር የምደውለው። እንዳ ባና እሺ።
ሬስቶራንት ኖት?
አዎ
እ ቢጃይ ሰሞን የቢጃይ መለያ ቁጥር ኤስኤምኤስ ቴክስት ልኮ ነበር ደርሶታል?
አይ አላክልኝ፣ አልደረሰኝም።
ቁጥሩን ልንገሮት ለመያዝ ይመችዎታል?
ምን ነበረ?
የቢጃይ መለያ ቁጥር ነው፣ የደንበኝነት ቁጥር ነው። አገልግሎት ዋ።
ሲፈልጉ ይህንን የቢጃይ መለያ ቁጥር ይዘው ነው የሚደውሉልን። ሰማንያ ስድስት ሰባ ሰባት ነው የጥሪ ማዕከሉ። የእርሱ የ BGI መለያ ቁጥር አለዎት? ልንገሮት ቁጥሩን።
እ፣ አሁን already ስራ ስላቆምኩኝ አዎ።
በዛ ነው ስራ ቆም ያለው።
አ- አ- አሀ እ፣ ድጋሚ ጀምር ይመልሳሉ? ይጀምሩ።
እ?
እሺ ይደውሉልን። ሰማንያ ስድስት ሰባ ሰባት ላይ ይደውሉልን።
መልካም እሺ መልካም ቀን።